ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ናው ጥያቄ ለመጠየቅ ፈልጌ ነበር።
እሺ፣ ምን ነበር ጥያቄው?
ናይ ስለ ይህ ሽልማት ምናምን አለ ምናምን ብሎ የጥያቄ ቢጠይቅ ሀያ ሁለት ላይ ያለ የለም
ስምንት ሀያ ሁለት
ስድስት መቶ አርባ አምስት በስድስት መቶ አርባ አምስት ጥያቄ እየላከ ምናምን
አይ፣ የእኛ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ነው የሚጫወቱት።
ስለዚህ ማ- መረጃ ማወቃችሁ
የእኛ ኮከብ ዘጠኝ ሰማንያ አምስት መሰላል ነው ወንድም። የእኛ ላይ game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ሺህ ከአምስት መቶ ብር ካርድ ያገኛሉ።
አይ ማለት ብዙ ጥያቄ ስመልስ ግና ምንም እንትን አላለም ብዬ ነው።
እኛ ላይ ያው ተከታታይ አስር ጥያቄዎች ሲመልሱ ነው የሚያገኙት።
በይ እሺ በቃ